ለኢትዮጵያ ሳንቲም ባክስ የሚወጣው አብሮ ከአለም ከዛ ነበር ደውሎ እና አዲስ ተብላቸው በመዞር እና ትናንት ደውለን ነበር እንድትመጡልና ብለን ግን ቀጠቅናቸው ነበር ግን ትንሽ አየር ያለ
በዚህ ስልክ ነበር ያስመዘገቡት።
አ
እሺ፣ አንዴ መስመር ላይ ጠብቁኝ።
ስሙን አምራብኝ እ አለመ ይስፋ ነው የሚባለው እ፣
አለም ይስፋ
ባርና ሬስቶራንት።
አ
እሺ፣ ቅሬታው ተመዝግቦሎታል።
እኮ ግን ያው ሲደውለት ያው አልተነገረኝ ምናምን አለ። እስካሁን አልመጣም።
አዎ፣ እ፣ እኛ አሰራሩ አሁን እኛ ጋር ያስመዘገቡት እ፣ ወደ አይደለም ማ እንትን እ፣ እናንተ ሪፖርት አድርጓል። ግን እናንተ ወደ ቴክኒክ ክፍሉ ወደ እነ ቴክኒክ ክፍሉ ሪፖርት አላካችሁላቸውም።
ልከንላቸዋል። እዚህ ጋር አዎ፣ እዚህ ጋር እርሶ ስሞት ማን ነው? ታምራት ደሳለኝ አይደለ?
የቤት ስም አዎ ታምራት ደሳለኝ ነው መስመር ላይ የሚለው።
ያለው
አ ታምራት ደሳለኝ ተብሎ እ፣ ያስመዘገበው ታምራት ደስታ ነው። የቤት ስም ግን አልመስ- አለሚስፋው ነው።
አዎ፣ አዎ ያስመዘገበው ሰው ማለት ነው።
አዎ በዚሁ አሁን በደወሉበት ስልክ ተመዝግቦ ወደ ጥገና ክፍል ተልኳል። ምናልባት ግን ወደ ማታ አካባቢ ስላስመዘገቡ ማታ ላይ ቴክኒካሎች ደግሞ አይሰሩም። በዛ ነው አዎ አሁን ደግሞ ገና ሁለት ሰዓት ተኩል ስለሆነ ትንሽ ይጠብቋቸው ይመጣሉ። እኛ ወደ ጥገና ክፍሎች አሰልፈናል። ሌላ የምረዳውስ ነገር ይኖራል?
ትክክል።
ያሉት